ጤና ይስጥልኝ ለስፖርት ነው ባንኩ የምንረዳው?
ከእንትኑ ቴሌ ብር ላይ ወደ ሁሉ ስፖርት ብር አሳልፈህ እሺ ብር ቆረጠ ከዛ እዛ አልገባም ቴሌ ብር ላይም የለም ሁሉ ስፖርት ላይ ላይም የለም
ቴሌግራም ላይ ልከዋል ቴሌግራም አለ- የተላ- አላኩ- አላኩም
አላኩልንም አዎ ልላክልህ አዎ እሺ በምን ላይ ቁጥር የያዙ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እ ሰላሳ ዜሮ ስድስት እሱ እኮ አይሰራም እኮ ቴሌግራም ላይ
አይ ይሰራል አይ- አይከፈትም ቴሌግራም ላይ እንትን ብቻ ነው እንጂ አይከፈትም
እሺ ቆይ አንድ ጊዜ ጠብቁ እሺ
የእርስዎን ንገሩ የሚጠቀምበትን እ በም- ስልክ አዎ ዜሮ ዘጠኝ ሀያ አምስት
ሀያ አምስት ሰባ አምስት ሰባ አምስት ሀያ ስምንት ሀምሳ ስምንት
ሀይ ብዬታለሁ እ hi ባልኩበት ይላኩ hi ብዬታለሁ
አና
አዎ እንትን እስካሁን አልገባም እስቲ ይልኝ በእናትሽ
ደንበኛችን ቴሌግራም ላይ ካላኩ ማስተካከል አንችልም ቴሌግራም ላይ hi ብዬታለሁ እዛ ላይ መልሱ አሀ ናው አዎ እሺ እሺ አመሰግናለሁ